ማድረግ ነው የሚሻለው። በቃ ሰው እዛ ላይ ነው የሚያጥላላብህ እኮ። አዎ እሱ አለ በእርግጥ ግን ሄሎ ጤና ያስጥልኝ።
አብሮ ይስጥልን።
ከችፕችፕ ነው የደወልኩት መሰረት እ?
ከችፕችፕ ነው የደወልኩት።
እሺ ምን ልታዘዝ?
የአዜብ ካሮት አዛ ነበር እና ስልክ ሲደወላት እ፣ አታነሳም። group leader ነች እሷ እ?
group leader ነች እሷ እና ስልክ ሲደወላት አታነሳም። የካሮት order መጥቶላት ነበር
የማ
አዜብ ችፕችፕ ላይ order አላደረጉም ካሮት
እ?
ሄሎ
ይሰማል።
ችፕችፕ ላይ ካሮት order አላደረጉም በአዜብ ቁጥር አርግ አርጊያለሁ።
እኮ አዜብን ማግኘት ይችላሉ
ቆይ እስኪ ስልኳን እሞክራለሁ።
ወይ? እሺ አንድ አካባቢ ከሆናችሁ driver ኡ ወይ ለእርሶ ይደውል እንዴ መረከብ ይችላሉ።
እኔ እንጃ። ቆይ ጠይቃታለሁ። ዙሮ ልጅቷን ደውዬ እሺ ቶ- ያፍጥኑ driver ኡ ስለቆመ ትንሽ ቢያቆምልን አሪፍ ነው።
እሺ ብላለች።
እሺ